hello ጤና ይስጥልኝ ቤተሰብ ምን ልርዳዎ?
ዊዝዶ አድርጌ ነበር confirm እንድታደርግልኝ ነው።
አንድ የቤተሰብ ቁጥርህን ንገረኝና
በዚህ ቁጥር ነው ዜሮ ዘጠኝ ስልሳ
ዘጠኝ ስልሳ
ሰባ ዘጠኝ ሀምሳ ሰባት ሰማንያ ሰባ ዘጠኝ ሀምሳ ሰባት አዎ
ስንት ብር ነው?
አምስት ሺ እሺ አሁን ነው?
አዎ አሁን ነው።
እሺ አንዴ መስመር ላይ ጠብቀኝ። እሺ check ላድርግልህ። ወደ ቴሌ ብር ነው አይደለ?
አዎ ወደ ቴሌ ብር አዎ፣ እሺ። አሁን ገብቶልሃል። እሺ check ማድረግ ትችላለህ።
አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ምሽት።
አንድ